ጤና ይስጥልን ዋሽንግተን
ጤና ይስጥልኝ ሰላም አብሮ ይስጥልን።
እንትን ለ MRI ቀጠሮ ማድረግ ፈልጌ ነበር።
እ፣ ቀጠሮ አያስፈልገውም።
Really የስ ስንት ሰዓት ልቀመጥ ነው መጥቼ ታዲያ? እንደሱ ከሆነ
እ፣ ያው ብዙም አያስ- አይቀመጡም።
እ፣ እርግጠኛ ነሽ?
አዎ አዎ፣ ብዙም ወረፋ አይኖረውም። መምጣት በሚፈልጉበት ሰዓት ደግሞ ደውለው ሰው መኖርና ለመኖሩ check አድርገን ነግሮታለን።
እሺ እሺ እሺ thank you so much።
እሺ እሺ። አሁን በጧት በጧት ይሻላል መሰለኝ። ይጀምራሉ ጧት?
አዎ ሀያ አራት ሰዓት ነው የምንሰራው።
Oh thank you። እሺ okay